Hello ጤና ይስጥልን ችብ Hello ሰላም ጤና ይስጥልን።
አብሮኝ
ዱቄት create አድርጌ individual የሚለውን መረጥኩኝ። create ሳረግ በ group ፈልገን ነበረ።
እሺ እሱን cancel እንዲደረግልኝ ነበር ሌላ create እንዳረግ።
በዚህ ስልክ ቁጥር ነው?
አዎ በዚህ ቁጥር ነው።
እሺ አንዴ ጠብቁኝ። እሺ ይሄኛውን እ፣ አሁን ነበር አይደል order ነበረው እና የ delivery መቶ ሀምሳ ቆርጦቦታል።
አዎ ይሄኛው ሀያ አራት ሰዓት ሲሞል ሲሞላው ነው refund የምናደርግለት fail ሲያደርግ Okay። ሁሉም ነው refund የሚደረገው?
ሁሉም ነው።
ትራንስፖርቱ?
አዎ አዎ አምስት መቶ ስልሳ ብር refund እናደርግሎታለን።
እሺ እሺ እናመሰግናለን። መልካም ቀን።
መልካም ጊዜ